አሉ ቤተ ሰማይ daidai da iyo
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩሎት እሺ።
የፓፓያ order ነበሩት አይደል ዛሬ የሚደርስ
አዎ okay warehouse ላይ ትንሽ እጥረት ስላጋጠመን ነው የ ginger ማለት ነው ይቅርታ
ፓፓይ okay ginger።
ፓፓይ ኦ- በሌላ ሰው ነው አዎ፣ ክሬት በሌላ የተደረገው።
ሰው።
ልክ ነህ ልክ ነህ።
አንድ እሺ በሚል ነው ፓፓያ እሺ ginger አስር እ, ኪሎ አካባቢ አለኝ አይደል? አዎ አዎ አዎ ዛሬ warehouse ላይ ትንሽ እጥረት ስላጋጠመን ያላክነው እና እህ ነገ ብልክ መረከብ ይችላል ነገ ይቅርና እሺ እ, እሁድ የሽንኩርት አለኝ።
እሺ ሽንኩርት ከሱ በሚጣ?
አዎ check አድርገውና አ፣ አንድ ላይ አይሻልም? ሁለቴ ከምትለፉ በሚል እ፣ ችግር የለውም አይ ምን- የሚመጣ መኪና ስላለ ነገ መቀበል ከቻሉ ችግር የለውም ይመጣል በ- አይ፣ እሁድ ይሁንልኝ። እሁድ ይሻላል። እኔም ሁለቱን ቀን ስለማልኖር ሌላ ሰው ነው የሚቀበል።
በቃ እሺ ስለዚህ እና location ኦት ደግሞ እየተሳሳተ ስለሆነ ሲሞላ እሱን ውስጥ check ያድርጉት እና
እሺ profile ውስጥ ገብተው የሚስተካከል እሺ ነገር አለች እ፣ እሷን ያስተካክሏት እሺ እሺ እሺ የት ነው ምልክሎት አስተካክላለሁ።
ይኸኛውን እሺ ጀሞ አንድ ጀሞ አንድ እሺ ነ- አስልክሎታለሁ እሑድ እሺ መልካም እሺ እሺ ቻው እሺ ቻው